የሚስጥልኝ ብቻዬን የደወሉት ሃይል እባላለሁ። አቶ እንትን ነበር ትናንትና ዛሬ ተከተል ነበርና ጉዳይ ቢሮአችን ለመምጣት እና ቢሮአችሁ ለማምጣት ደግሞ ቴክስት አድርጋ አድራሻውን የላከችልኝ ሰሚት ሁለተኛ በር ፖሊስ መምሪያው ፖሊስ መንገዶ ምናምን ነበር ያለ።
ኦኬ እንትን ነው ስራ ነው ስራ ተልከው ነው አዎ okay ስራ ተልከው ከሆነ የቀጣሪዎትን ስልክ ቁጥር ነው የተላከለውትኝ። እኔ ደግሞ ተጣርቼ ወደ እናንተ ጋር እየመጣው ነበር ሲሉ ቢሮአችን ነው እየመጡ የመሰለኝ። እ ስለዚህ አሁን በደወሉበት ስልክ ቁጥር ነው እኛ ጋር የተመዘገቡት።
እ አዎ እሺ እንደሱ ከሆነ ካርዱን አንድ ጊዜ ልክፈተውና ያለውን ቦታ በደንብ አስረዳውታለሁ። ባሉት መሰረት ሲሄዱ አላገኙትም ነው
እ አዎ ሰሚት የርኩኝ ሰሚት ሰሚት ሳ- ሳፋሪ አለ አይደል?
አ ሰሚት ሳፋሪ እ ፔፕሲ መ- ወጠራ ቤቱ እም፣ ከዚያ ዝቅ ብሎ ፖሊስ መምሪያው አለ ወደ ውስጥ ገባ ብለህ ምናምን ነበር ያለች።
መልካም እሺ። እ ለምን ታዲያ ለቀጣሪዎት አይደውሉላቸውም? እኔም ያለውን ነገር ደውዬ አጣርቼ እነግሮታለሁ። ከቀጣሪዎቹ ጋር እየተደዋወሉ አይደለም ነው
አያ ስልክ አታነሳልኝ እኔ የደወልኩላት ነበር ተቃራኒ በቃ ምንም ችግር የለም። በዚህ ስልክ ቁጥር ከሆነ የተመዘገቡት ካርዱን አውጥቼ እኔ ደውዬላቸው ያለውን ነገር እሳውቆታለሁ። ሄሎ አቤት እሺ እሺ፣ መልካም ቀን ይሁንልዎ።